Hello ጤና ይስጥልኝ ምን ልታዘዝ Hello ጤና ይስጥልኝ ምን ልርዳዎት ሄሎዊን ነው ይሄ እ ትንሽ ቆይተው ይደውሉ መስመር ስለተያዘ ነው ኦሮምኛ እንደገና መልሰው ይደውሉ መስመሩ ስለተያዘ ነው መልሰው ይደውሉ እሺ